ወይ ፍሬ ፓስወርዱን አስገቡ በትይ የፒሲውን ፓስወርድ ሄሎ ሄሎ
ወይ ተስፋ አይሰማም?
ይሰማል። ፓስወርድ አስገቢበት የፒሲው
ዲያዲስ እኔ ጋር የለማ አዲስን ጥቀጥ እናንተ ጋር የለም ማን ነው የሚያውቀው ይሄንን ፓስወርድ? አቤል ነው።
መሰለኝ እንጂ እኛ እኛ ጋር የለም። ከዛ ጠይቁንም እንደዛ ያቀል በቃ እንደዚህ ነው። አቤልን ጠይቂውና አስገቡት። ካልገባ መስተካከል ይችላል።
እሺ እሺ እሺ